ጤና ይስጥልኝ hello Visa Haven ነኝ። የባኮትና ዩኒት የጉዞ መረጃ ልስጦት።
አብሮ ይስጠን።
ሰላም
ወዴት ወዴት ነው እንትን የምትሉት?
እ፣ ሀገራቶችን ነው ማወቅ የፈለጉት?
አዎ okay ካናዳ፣
okay ወደ USA፣
okay ወደ አውሮፓ ሀገራት Schengen countries የሚባሉት፣ ወደ ዱባይ፣ ወደ ቱርክ፣ ወደ South Africa እንሰጣለን information።
እሺ እ፣ የ- እንትንስ መሟላት ያለባቸው document ኦች?
እ፣ okay ለጉዞ
አዎ ወዴት በምንድን ነው መሄድ የፈለጉት እና ወዴት ሀገር ነው መሄድ የፈለጉት? ማለት በትምህርት በስራ ወይስ በጉብኝት ነው መሄድ የፈለጉት?